Hello ወንዴ ንገረኝ እስኪ እኔ ዲስኩን እሺ ስልሳ አምስት
ስንት አልከኝ?
ስልሳ አምስት እሺ
አርባ ሶስት እሺ
ዜሮ ስድስት እሺ
መቶ አስራ ስምንት
Okay። WiFi ኡን አሻሻልከው?
አዎ አሻሽዬዋለሁ። አዎ ይሄ የላኩል የቲቪውን ነው።
አዎ የቲቪው ነው። ትክክል ነው። እሱ ነው የሚሆነው።
አዎ እሱን ልክ ይላሉ።
እሺ accept በለኝ። አዎ አንተ ተሻሽሏል መሰለኝ። ቶሎ እንትን እያለ ነው።
አዎ አሻሽለነዋል። አዎ ምንም ፋይል የለውም አይደል? ገና አልተጫንም።
ምንም የለም። በ- እናንተ ብቻ ናቸው የገባችሁበት።
እሺ በቃ ከፍትልሃለሁ። ችግር የለውም።